hello ጤና ይስጥልን Best Bet
hello ጤና ይስጥልን Best Bet ሰላም ነው አለሁ እግዚአብሔር ይመስገን። ወይስ ድሮ እንትን አግኝቼ ነበር?
አ- አልገባልህም አዎ በዚህ ቁጥር
እሺ በደወልክበት ነው አዎ
መቼ ነበረ ዛሬ
ይጽፋል አይደል ስንት ብር ነው አባ ያ እ
እሺ ስንት ሺህ እሺ ሀያ ሺህ ድምጽ የተቆራረጠ ነው እሺ